Hello.
Hello.
Hello. Hello.
አይ ማም
ምን ለቀው?
አይ ሳይፈልጉ ሜስኮ ጋር አለ ብሎኝ ነበርና ወዲሁ ነው አይፈልግ ቴሌግራም ላይ አጣሁት ስፈልግ ገብቼ
ምን አሉ?
አይፌ ሜስኮ ጋር አለ ብላችሁኝ ነበር ቴሌግራም ላይ ስገባ ሜክሲኮ?
አጣሁት አ ሜክሲኮ ብራንች አለ ብላችሁ ነበር።
አ
እኮ ወደ ላይ ይውጣ። ቴሌግራም ላይ ከሆነ ወደ ላይ ይውጣ። አባት ብዙ እኮ ነው የምን post ተው በቀኑ
እሺ በመቼ ነው ዛሬ ነው የምትሰጣችሁት
እኮ ወደ ላይ ሲወጡ ሳይሴንድ ይኖራል።
ይኖራል በየደቂቃው እንትን ስለሚል ነው ወደ ላይ እና ወደ ታች እሺ።
ስለሚበዛ ነው።
እሺ እሺ እሺ